Visualizziamo ma lo riferiamo alla cabina di TV.
ሄሎ ሄሎ ዜና ይስጥልኝ። ሄሎ ቪዛ።
እሺ፣ ወደ ውጭ ለመሄድ ያሉ አማራጮች እንድትነግሪኝ ነበር።
እሺ፣ ወዴት ሀገር?
ቢ- አውሮፓ ወይም አሜሪካ።
እሺ፣ በስራ መሄድ ይችላሉ። በትምህርት የትምህርት እድል አግኝተው መሄድ ይችላሉ። አለበለዚያም ደግሞ በጉብኝት ቪዛ መሄድ ይችላሉ። እርሶ?
እሺ፣ ስለ ቱሪስት ቪዛ ንገሪኝ።
እሺ፣ ቱሪስት ቪዛ ሀገሮች።
እዛ ምን አሉኝ?
የት የት ሀገር መሄድ